hello hello ጆይ፣
አቤት።
እሺ ከ BeU ነበር የምደውልልሽ።
እሺ እሺ በሰማንያ ሁለት ዘጠና አንድ ሰማንያ ሶስት order ተቀብላችሁ ነበር አይደል?
order ተቀብለን ነበረ፣ ግን ወዲያው አንቺ እንደተቀበልኩሽ አዎ መብራት ጠፋብን። መብራት ሲጠፋ በጄኒታል ስለማይሰራ ፒዛው ተሞክር ነበረና ስልክ አልተነሳልኝም። ወዲያው ነው ልጁ የደወለልኝ።
okay። እሺ አሁን መብራት አለ አልመጣም?
መብራት አልመጣም። ሌላ ነገር መቀየር ከፈለሽ ይቻላል። በእንትን ፒዛ ብቻ ነው የሌለው።
እሺ እሺ፣ አመሰግናለሁ።
እሺ ምናምን አመሰግናለን። እንግዲህ በጣም ይቅርታ።
ችግር የለም። እሺ